ጠላታችን ዞረብን ናራ መስታረቅ ያለ ብለን ሰው ብንጀራ እውነት ነው የሚለ አኒናራ አልቀጠ በዚያ ያውቅምና ስማችን ተነስቶ መጣላታችን ዞረብን ናራ መስታረቅ ያለ ብለን ሰው ብንጀራ እውነት ነው የሚለ አኒናራ አልቀጠ በዚያ ያውቅምና ስማችን ተነስቶ የመሸው የጨለመው ነግቶ የጠቆረ ሰማይ በብርሃን ፈቶ ፍቅራችን ያብባል ዳግመኛ ኧረ አንለያይ መቼም ቢሆንና ያልፈጠረብን ይዘን አዲስ ሰማይ ውስጠ ገበናችን ሲወጣ አደባባይ እንዴት አያሳስብ እንዴት አያስጨንቅ የጥንቱ ፍቅራችን ዛሬ ከኛ ስር ተስማምተን በፍቅር ለመኖር አንድ ላይ አልረፈደም ዛሬም አልገባችም ፀሐይ ፍቅር ለመባባል ካሰብን በቀና እስከዛል እንጂ አልጨልምም ገና ተስማምተን በፍቅር ለመኖር አንድ ላይ አረፈደም ገና አልገባችም ፀሐይ ፍቅር ለመባባል ካሰብን በቀና ደንጋ አስገዛለ እንጂ አልጨለመም ገና እንዲህ ነበር እንዴ የእኛ ፍቅር ድሮ የእኛን ተካክለን ምን መጣ ዘንድሮ ወሬ አራጋቢውን ይቅርብና እንስማ የእኛ በብስ እንጂ የለም የሚያስማማ ስለኛ በኩራት ስንት የመሰከሩት ተምሳሌተ ፍቅር ሲሉን የነበሩት ያፍቅራችን ዛሬ እንዲህ በመሆኑ እንኳንስ የሰሙ ያዩን የቻመኑ መጣላታችንን ዞረብን ናረ ያስታራቂ ያለ ብለን ሰው ብንጠራ ማንም የለምና እውነት ነው የሚለን እኛው እንስማማ ይቅር ተባብለን ይቅር ለመባባል ካሰብን በቀና ደንገዝገዝ አለ እንጂ አልጨለምም ገና ይቅር ለመባባል ካሰብን በቀና ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ አልጨለምም ገና ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ አልጨለምም ገና ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ አልጨለምም ገና ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ ደንገዝገዝ አለ እንጂ አልጨለምም